ስናክ እንደማይቻል አታውቂም? እዚህ ነበር ነገር ፍለጋ ነው ብለው። ሄሎ
ሄሎ፣ ሰላም ነው?
ሰላም ነው?
ከ Best Bet ነው የደወልኩልህ።
okay upgrade ተደርጎልሃል። እሺ አሁን ሞክረው።
እ አሁን ሞክረው። upgrade ተደርጎልሃል።
ምን
withdraw እምቢ ብሎ ነበር አይደል?
no no አይደለም። እኔ branch እዚህ ስራ- ልስራ ብዬ ነው ጠየኩ። Best Bet ነው?
አዎ
አይ እኔ ጠ- የደወልኩ እንትን ነው እዚህ ጋር ልክፈት ከእናንተ ጋር ብዬ ነበረ okay አሶሳ ላይ።
okay። አሶሳ ወጣ ያለ ከሆነ ነው የሚቻለው።
አዎ እንደዛ አለችኝ። አሁን አሁን ደውላ።
እሺ እሺ። ይቅርታ እሺ ስልክ ተመሳስሎ እሺ እሺ